ላይ እንዲመጣሉ አሁን ኮንት እሺ መልሼ እደውላለሁ።
ህዝቡ ለምን ደግሞ ያነሳውስ እ
ትንሽ ቆይቶ መደወል ይሻላል።
ይሻላል መሰለኝ። አዎ
ሄሎ
ሄሎ፣ አቤት ሰላምማ ከችፕችፕ ነበር የምደውልልዎት።
እ ከችፕችፕ ነው የምደውልልዎት።
እሺ ይሰማል?
አዎ ይሰማል እሺ፣ ስለ ችፕችፕ አንዳንድ ጥያቄ ልጠይቅዎት ነበረ። ይቅርታ ይመችዎታል?
ማለት ስራ ላይ ነኝ okay፣ ቆይቼ ልደውል።
እሺ እሺ፣ እሺ።